hello ጤና ይስጥልኝ።
አብሮ ይስጥልኝ።
እንደምን ነሽ?
እግዚአብሔር ይመስገን።
ከሐዋሳ ኤክስፕረስ ነው የምደውልልሽ።
ከየት?
ዋሳ ዋሳ። አሁን link ልከሽልን ነበረ።
okay እሺ። ማዬ እንዴት ነሽ?
ደህና ነኝ፣ ደህና ነኝ። ደረሰሽ? ከፈተልሽ?
አዎ ደረሰኝ። ድጋሜ የላካችሁት ደርሶኛል።
እሺ እ፣ ግን color እና size ይጠይቃል እና ልኬልሽ ነበር፣ አላየሽውም። color okay፣ መምረጥ እሺ፣ ልየው።
አለብሽ። እ፣ የመጀመሪያው ሶስት option ያለው color አለው፣ size አለው፣ እ።
more option ደግሞ ብሎ regular፣ curve እና tall የሚል አለው።
okay፣ የሶስት የ- ከሶስት ውስጥ አንዱን size ኡንም እሺ፣ እንደዛ አይተሽ information ኡን ላኪልኝ፣ price ኡን ሰርቼ እሺ።
ልክልሻለሁ። እሺ እሺ፣ እሺ።
እሺ፣ ቻው